ቢባላ ሞላ ቢባላ
ጤና ይስጥልኝ።
ይስማል ይሰማል። ደንበኛችን ይቀጥሉ።
አሪፍ ቢላል
አሪፍ ቢዎች ነን።
አንድ አንድ መቶ ብር እኔ ኮንት ብቻ ብቻ አልገባም እስካሁን ዲፖዚት አድርገው ነው አ ዲፖዚት ነው ዊዝድሮ አድርገው ነው deposit አድርገው ነው።
አ ውስጥ ምን አልገባም ገና አልገባም account
እሺ ስሞትን ይገባ።
እሺ ዜሮ ዜሮ ሰባት
እሺ
ዜሮ ስምንት እሺ
ሀያ ሁለት አይ ሀያ ሁለት ዜሮ ስምንት ዜሮ ሰባት
ዜሮ ዘጠኝ ዜሮ ስምንት
ሀያ ሁለት ሀያ ሁለት
ሰላሳ
ሰላሳ
ሀያ ስድስት ሀያ ስድስት እሺ ስሞት ማን ይባላል?
አ ስም ስም
አዎ ስም ዕልም ዕልም ነው ዕልም ነው
ማን አሉኝ?
አዎ ሲቢኢ ብር ላይ ወጥቼ ከዛ በኋላ አይ- ገባ- ገና አልገባም ይሄ account ላይ
እሺ ስሞት
አ ስም ስም
ስም ይሄም ስም ነው ይሄም ሲቢ ብር አዎ የሲቢ ብር
ሲቢ ብር ዕልም ሼክ አብዲ
ማን
ዕልም ሼክ አብዲ ዕልም ዕልም ዕልም ሼክ አብዲ
እሺ ደንበኛችን ወደ የትኛው betting site ነው ያስተላለፉት?
እሺ አስራ አልፍ ብናንስ አስራ አልፍ ወደ የትኛው ቤቲንግ ሳይት ነው እ፣ ያስተላለፉት? ቤቲንግ የቤቲንግ ስሙ
ሁለት መልስ ምና ይቅርታ ደንበኛችን የተቆራረጠ ነው ድምጾት። ምን አሉኝ?
ሲስተርዬ እሺ ወደ የትኛው ቤቲንግ አይ አይ ሲስተርዬ እንትን ያውጣለሁ እኮ ባንክ ላይ ብር አውጣን ከዛ ምንድነው እኔ ምንድነው ይሄን ነው ባንስበት ነው ሳምቢቦት ነው ምንድነው እንትን ብር ያለው ከዛ አይ ካርዱ ግና አይገቡም
እሺ ደንበኛችን በየትኛው ቤቲንግ ሳይት ነው የተጫወቱት?
እ?
ቤቲንግ ቤቲንግ ስ- የቤቲንግ ስሙ ምን ይባላል?
ቢ- ቢክንገ ሄሎ ይሰማል ደንበኛችን?
እሺ
የቤቲንግ ስሙ ማን ይባላል?
ስሙ
አዎ።
አይ ስሙ ወደ ስም ይርማል ወይም አካውንት ላይ ይነግራል
እሺ ደንበኛችን አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ስክሪንሾት ቴሌ- አ- የ- የስም ወደ ወደ ቴሌ ነው ይ- ይ- ይነግራል
ቁጥር ላስይዞት ወ- የኛ ቴሌግራም አካውንት ነው።
ቴሌግራም እሺ ቴሌ አካውንት ውሃ ወያን አልደሰም ስሉ ነው እሺ ቁጥር ላስይዞትና ስክሪንሾት አንስተው ይላኩልን
ቁጥር ምን አለ ቁጥር ላት እ ዜሮ ዘጠኝ ዘጠና ሁለት
ዜሮ ስምንት ስልሳ ሁለት አስራ ሶስት
ስልሳ ሶስት አስራ ሶስት አስራ ሶስት
እሺ አስራ ሶስት
ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ሀምሳ አምስት ነው ልክ ነው ደንበኛችን።
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ ሀምሳ አምስት ልክ ነው ደንበኛችን። በ- የቴሌግራም account ኣችን ነው።
እ ስክሪንሾት አንስተው ከሲቢኢ የደረሱትን መልእክት ይላኩልን።
አ ዝም ላከ
ከሲቢኢ የደረሱትን መልእክት screenshot አንስተው ይላኩልን።
እሺ ማ- እሺ አይ፣ ቴሌግራም የሚሉት ነገር አለ።
እሺ እ ስም የደውል አሁን ልደውል አ
ቴሌግራም ላይ እኛ እናገኘዋለን። ለሚመለከተው አካል እናስተላልፍልታለን። እስከሚስተካከል ድረስ በትዕግስት ይጠብቁን።
እሺ እሺ